ጤና ይስጥልን ቤት ቤቲ ነው የምልህ። ዳው
አሁን እንትን ነበረው withdraw ብዬው የ admin approval ጠይቆ ነውና ስንት ብር ነው?
ሶስት ሺህ ምናምን ብር።
በዚህ ስልክ ነው አዎ ሀያ ዘጠኝ ሀያ አምስት
እ?
አይ አይ በዚህ ሳይሆን በሌላ ስልክ ነው። ሌላ እሺ።
ስልክ ሁሉ ነገርሽ
አዎ ሀያ ዘጠኝ ሀያ አምስት ሀያ ዘጠኝ ሀያ አምስት እሺ
አስራ አራት ዘጠና ሶስት
አ፣ ማርያም ሀያ ዘጠኝ ሀያ አምስት አስራ አራት አስራ ሶስት ነው ያልከኝ።
አስራ አራት ዘጠና ሶስት
አይ፣ ሶስት ሺህ ዘጠኝ መቶ ሀያ ወደ ቢራ በላይ ሀያ ዘጠኝ ሀያ አምስት አስራ አራት ዘጠና ሶስት confirm አድርጌልሃለሁ። process አድርጎ ስጨርስ ይገባልሃል።
thank you ተደወልን። አመሰግናለሁ።